hello
hello አቤት ጤና ይስጥልኝ።
አብሪስታን
ከቲክቶክ ላይ እንትኑን አይቼ ነበር የደወልኩልሽ እናቴ።
እሺ
እንትን ነበር ይኸውልሽ መኪና ፈልጌ
እሺ ማለት ባ- የባንክ ያላቸው መኪኖች አሁን እኔ አቅም እስከ ስንት መሰለሽ? አሁን አንድ ነጥብ አንድ ምናምን አለኝ እጄ ላይ እሺ በእሱ አሁን የባንክ አማራጭ ያላቸው ምን አይነት መኪና ሊኖር ይችላል? ማግኘት ምን ይችላል?
አይነት ነው የምትፈልገው?
compact ምናምን ቢሆን
አለን compact ሁለት ሺ አስራ ሁለት ሞዴል አለን ሁለት ከሁለት ነው የሚባለው okay
እ፣ እስከ አንድ ሚሊዮን ብር ድረስ ምናምን ባንክ እናመቻችልሃለን።
okay። ስለዚህ እንትኑ ጋር ምን ምኑ ጋር ነበር አካባቢው?
አድራሻችን መስቀል ፍላወር እና አዝራ ሆቴል ፊት ለፊት okay በቃ እሺ። ወይ በአካል መጣና ያለውን ሌሎችም አማራጮች ካሉ እንትን እላለሁ እናቴ።
ይቻላል።
እሺ አመሰግናለሁ። መልካም ቀን